የቀረው?
ሺ አራት መቶ ብር ውስጥ withdraw አድርጌ አንድ ሺህ ብር ብቻ ነው የገባው።
ሺ አራት መቶ ለየብቻ ነው withdraw ያረከው?
አንድ ላይ
አንድ ሺ አራት መቶ withdraw አድርገህ አንድ ሺህ ብቻ ነው የገባልህ?
አዎ
ቁጥርህን ንገረኝ እስኪ check ላድርገው። የቤት ቤት አስር ቁጥርህን የደወልክበት ነው?
አዎ እሺ።
ሰላሳ ስምንት አርባ ስድስት አስራ አራት አዎ፣ እሺ። መቼ ነበረ ቀኑ?
አሁን እሺ። እዚህ ጋር ሁሉም እንደገባ ማለት አንድ ሺ አራት መቶ ሙሉ እንደገባልህ ነው የሚያሳየው። ዘጠና ሶስት ስልሳ ላይ እስኪ ደውልላቸው ለሳንቲምፔዎች።
እኮ እንዴት እንደዚህ ሊሆን ይቻለ? ግን እኔም አልገባኝም እንደዚህ አይነት ነገር ተፈጥሮ አያውቅም። አንድ ላይ የታዘዘ ብር እንዴት ተቆርጦ ይገባል? ዘጠና ሶስት ስልሳ ላይ ደውለህ አሳውቃቸው እሺ። እኛ ጋር ሙሉ እንደገባ ነው የሚያሳየው።